መቶ ሰማንያ ፓስታ በስጋ በስጋ እንዴ አኮ hello hello።
hello አ- አቤት ሰላም ነው አለን አለን።
ረዴት ማን ነው?
ነኝ ከ Best Bet ረድ- እሺ ያው ሰላም። አሁን በ- ቴሌግራም ላይ ያወራሁሽ
እ፣ አዎ ሁለት ረዴት ነው አ- ያለው እና ቅድም ሌላ ያችኛዋ ረዴት ደውልልኝ ብዬህ ነበር አይደለ አዋው እኮ ስደውል እኮ ነው የእሷ መስለሽኝ በ- በ- በአዲስ ስት- ስትጠይቀኝ በቃ ተስፋ ቆረጥ።
አይ አ፣ ሁለት ረዴት ስላለ ነው አዎ እሺ ነፃ ነው እ፣ እኔም እ፣ መቼ ነበረ ትኬቱን እንደዚህ ያለ ትላ- ትላንትና ከዛ checking አለኝና ቶ በዛው እንደዛው አይኔ እያየ ጨዋታው አለቀ። የሁለቱ one point five ያልኳቸው እነሱ አንዳንድ አግብተው አለቀ። እኔ ለ cash out ነው ሲጀመር የሚጫወተው win lose ም አልጫወትም በጎል ብቻ ነው። ሌሎቹ ካየሻቸው እንዳለ እንትን ናቸው። አሁን ይሄ X ያደረገው ሲጀመር አንድ ለአንድ both ሆኗል። ይሄ both ብዬው ነበረ both ሆኗል እና ገና አርባ ስምንተኛው ደቂቃ ላይ X ሆኗል። እንዴ የት ገባ ምናምን ብዬ ወዲያው ላኩለት screenshot አድርጌ ምናምን ዳኒ ይባላለሁ ምናምን ምን ልርዳ ሲለኝ screenshot ላይ እየተጫወትኩ ነው እና ቶሎ መልሱልኝ cash out ልበለው ምናምን ነገር አልኩት። በቃ check እናደርጋለን አለኝ። እሺ ምን ምን ላይ ደረሰ? እንደገና አይተሻላ screenshot አድርጌ አዎ።
ላኩልሽ።
text ኡ ዋናው text የቱ ጋ ነው ያለው ዋናው text ማለት ይሄ screenshot የላክልን ጠፍቷል
አልጠፋም ማለት screenshot ያደረኩትና ከሱ ጋር ያወራሁበትን እ።
አላ ልኬልሻለሁ እኮ ድጋሚ ልላከው አይደለም የላክልኛል ከዚህ በኋላ አልተነ አላወራችሁም ነው አላወራንማ በቃ ማለት በሸኩኝ እንዲ የአይኔ እያየ ጨዋታው ሲያልቅ ምን በቃ ምንም አላወራም። ከዛ በኋላ checking አለ ምንም መልስም አልሰጠኝም። በቃ ዝም ሲል ያው ምን ወደ ሌላ እንትን አደረኩኝ።
እሺ አሁን እንትኑ ትኬቱ lost ሆኗል ግን በሰዓቱ እ።
ምናልባት provider ኦቹ እ፣ እንትን ስ- እ፣ check እያደረጉት ምናምን ሊሆን ይችላል ብዬ ነው ያው አዎ፣ checking ብሎ ማለት- ዝም ብሎ አያስቀምጠውም እ፣ አያስቀ ለእንትን ደግሞ ስትጫወች ይሄ live ጨዋታ አለ አይደለ?
አዎ፣ አዎ።
cash out ምናምን አዎ በቃ እኔ እንደዚህ መጀመሪያውኑ ጨዋታው ሳይጀምር ምናምን ምናምን ሳይሆን ጨዋታው ከጀመረ በኋላ ነው ራሱ ያስያስኩትኝ ምናምን እና አሁን በሰዓቱ እነኛ አ፣ እንትኖች cash out ቢለኝ ኖሮ ከስልሳ ሶስት ሺህ መቼም የአብዛኞቹ አልፈዋል። እ፣ የተወሰነ ማግኘቴ አይቀርም። ሰማንያ percent ኡን ያደራድር የለ አዎ እና ለዛ ነው እኔ ወዲያው የላኩለት please ሁላ ምናምን ብዬ የላኩለት ቶሎ check አ- አድርግና እንትን reply እ፣ አድርግ ጨዋታውን መልስልኝ cash out ልበለው ምናምን X አድርጎ አስቀምጦታል ነው የኔ አሪፍ አዎ ተረድቻለሁ አዎ ግን ምናል በሰዓቱ የነበረውን ነገር አላወቅኩም ነበረና
አዎ አሁን እንደዚህ እ፣ ሙ- ሙሉ ጨዋታ ማለቅ አለበት ምናምን ምናምን እና ከጨዋታው ካለቀ ከተወሰነ ደቂቃ በኋላ ነው ውጤት የሚለቀቀው ምናምን የሚል ነገር ስላለ ነው ምናልባት
ለምን ገና ጨዋታው አላለቀም እኮ X ሲያደርጉት አርባ ስምንተኛው ደቂቃ ላይ አዎ፣ X ሆነ ገና አላለቀም ጨዋታው እኔ both team ነው ያልኩትኝ ከዛ ሀምሳ ምናምነኛው ላይ አንድ ከዛ እንደገና እ፣ ስልሳ ላይ እንደ አንድ ለአንድ both ሆነ ግን እኔ ጋር already X ነው ከ live cash out ም ወጥቷል ምን እ፣ በቃ ሌሎቹም ሁሉም both ሆነዋል እና ማንጋ ነው ያው ቴሌግራም ላይ ቀጥታ ላኩኝ ያው ገሌ ይሄ ሰማንያ ስምንት ዜሮ አራቱንም እኔ አላውቀውም ነበር አዎ።
እና በቃ ላኩ ቶሎ እንዲመልስልኝና cash out የሰጠኝን ይዤ ልወጣ ነበረ። ያው እንደ ጨዋታ ደግሞ ያ- ያናድድሻል ስል ያው የ betting addiction ላለበት ሰው
አዎ፣ ተረድቻለሁ።
አ- ይቅርታ በዛ ሰዓት ስለተፈጠረው ነገር አዎ፣ አይ በቃ ያው ምን መፍትሄ የሚደረግ ነገር ካለ በሚል ነው እኔ አ፣ ቅድም እንትን ያደረኩት።
already lost ስላለው እንትን lost አለው፣ እሱማ አን- lost አለው።
አናደርገውም። አዎ ተረድቻለሁ።
አዎ።
ግን አዎ lost ስላለ ምንም እ፣ ማ- ክፍት ቢሆን ቢያንስ እንትን ነው ነበረ ግን
አዎ፣ በቃ እንግዲህ በዛ ከሆነ
ይቅርታ በጣም በቃ እሺ።
እሺ